ሄሎ
ሄሎ ሰላም ጤና ይስጥልን ቴሌ ነኝ
ምንድን ሄሎ ነው ሄሎ ይሰማል ምን ልደውል
የጥሪ ማቋረጥ ነው የምፈልገው
አቤት
የጥሪ ማቋረጥ ነው የምፈልገው
እ፣ ዘጠኝ ዘጠና አራት ላይ ደውለው ያሳውቁ ስምንት ሀያ ሁለት stop ላይ ብለው ይላኩ
እምቢ ያለች ነው ዘጠኝ ዘጠና አራት
እስ- እስ- ስምንት ሀያ ሁለት stop ብለው ይላኩ እሺ
ስምንት ሀያ ሁለት ስለደወልኩ ነው
አዎ